Let's drop.
ሄሎ ሄሎ
ሄሎ ጤና ይስ አብረሽ ጥልኝ ሄሎ ሄሎ ሄሎ
አይሰማም?
አሁን ይሰማል።
እሺ ካሚላ ነሽ?
አዎ፣ እኔ- ሰላም ነው።
ሰላም አልሐምዱሊላህ።
እ፣ ባለፈው ዊ ፕላስ application ላይ ተመዝግበሽ ነበር አይደለ?
አዎ እ፣ እንዴት ነው ስለ application ኡ ምን አስተያየት አለሽ?
አይ እስካሁን አልተጠቀምኩበትም። እኔ አሪፍ ይመስላል።
አዎ active ስላልተደረገ ነው። አሁን active ይደረጋል እና active ለማድረግ እ፣ system ላይ የሚሞሉ አንዳንድ ጥያቄዎችን እየጠየቅኩ ነበረ። እችላለሁ?
መቼ አሁን ነው?
እ፣
እሺ
እሺ እ፣ ምንድን ነው ሱቅሽ? የምንድን ነው
ልብስ ቤት ቡቲክ ቡቲክ? እሺ አዎ።
ስሙ ምንድን ነው የቡቲክሽ?
አይ እኔ የለውም ማኗል መስጊድ በዛ ነው የሚጠራው።
እሺ ሰዎች አባያ ቤት ማለት ነው።
application ኡ ላይ access እንዲያደርጉሽ እ፣ ዝም ብዬ አዎ።
በአንቺ ስም ላድርገው?
ትችያለሽ።
ከሚላ ከሚላ አባያ ልበል?
አዎ እንደዛ በይ።
ከሚላ አባያ እም፣ እሺ የት የት አካባቢ ነው ያለው? ከሙ አኗር መስጊድ መርካቶ አዎ፣ መርካቶ መርካቶ አኗር። እሺ እ፣ ሰዎች እ፣ እቃ ፈልገው ቢደውሉ አንቺን ነው አይደል የሚያገኙት?
አዎ እኔ ያለሁ እሺ እዚህ ጋር ከሚላ ሀሰን ነው የሚለኛ ከሚላ አዎ።
ሀሰን እሺ አዎ ከሚላ ሀሰን እሺ ስልክ ይሄኛው ራሱ ነው አዎ የራሱ ነው።
ዘጠኝ ስልሳ አስራ አራት አርባ ስምንት አስራ ሁለት እሺ የስራ ቀን መች ነው
ከሰኞ እስከ ቅዳሜ
ከሰኞ እስከ ቅዳሜ ከቅዳሜ ስንት ሰዓት እስከ ስንት ሰዓት
ከሶስት ተኩል እስከ አስራ ሁለት ሰዓት እስከ ሶስት ተኩል እስከ አስራ ሁለት ሰዓት እሺ ሎጎ አለሽ እንዴ ካሚላ
በጎ አይ የለኝም።
እዚህ ተሰርቶ ቢላክልሽ profile picture ማድረግ ትችያለሽ ይቻላል።
እም፣ እሺ እ፣ ያው መታወቂያ አለሽ አያስፈልግም በቃ
እሺ፣ አመሰግናለሁኝ active ችግር የለም።
ይደረጋል active ሲደረግ ይጠቅማል ብለን እናስባለን እሺ፣ መልካም ጊዜ አመሰግናለሁ እሺ፣ ያለሽ እሺ